ጤና ይስጥልኝ አርፌ በዚህ ነው ባኮ የምኖረው።
አቤት አሁን ተደውሎልኝ ነበረ። የሆነ ሂሳብ ነበረ የሚስተካከል ተስተካክሏል፣ ገብቷል ምናምን ብላኝ ነበረ።
እሺ
che- check አድርጌ የለም፣ አይታይም፣ የገባ ነገር የለም።
እሺ፣ እንደዛ ከሆነ ደንበኛችን ኩዊክ ብር እ፣ ይደውሉና ያናግሯቸው። ከኛ በኩል ተስተካክሎሎታል።
ስልካ- ስልካቸው አለሽ?
ምናልባት ከ website ኣቸው ላይ ሊያገኙ ይችላሉ። እኛ ጋር የለም፣
እህ እኛ ጋር የለም። ከ website ኣቸው ላይ ሊያገኙ ይችላሉ።
እሺ እሺ፣ መልካም